Hello, ጤና ይስጥልን ቤተሰብ። ሄሎ
ሰላም ናችሁ?
አለን አለን፣ ሰላም ነው።
የ NBA የ basketball የአሜሪካ basketball betting list ለምንድን ነው የማይቀመጥ?
ምን ምን
የአሜሪካ የ betting እንትን NBA basketball ማለት ነው
እሺ።
እና ለምንድን ነው በዚህ ላይ list የማይደረግ?
Hello hello፣ ይሰማኝ ይሰማኛል።
እሺ፣ ከታ- እሺ። የ basketball ምንድን ነው ያልከኝ?
የአሜሪካ የ basketball ጨዋታዎች ለምንድን ነው list የማይደረጉ በዚህ betting?
basketball አልገባም እንትን ላይ bet bet ላይ አዎ ሌላ ቦታ ላይ እናገኛቸዋለን፣ ሌላ betting ላይ እዚህ ደግሞ አይገኝም።
እስቲ የማን ነው ያልከኝ? እስቲ check ላድርግልህ።
እ ን- NBA ወይም ደግሞ የአሜሪካ አ፣ ቤት ኤንኤፍ basketball Okay NBA Okay እሺ። ኤሊያ አንዴ እሺ። Okay የዛሬ ላይ ነው መሰለኛል።
አይ ከዚህ በፊትም ያሉም አ፣ ቢሆኑ በቃ ዞሮ ዞሮ አብዛኛውን ጊዜ list አይደረጉም። የተወሰኑ አራት ወይ አምስት list ይደረጋል። አዎ የተቀረ ይቀራል። ሌላ ቦታ ላይ ሁሎች እናገኛቸዋለን።
Okay all ላይ አድርገህ ነው ያየኸው? ግን ይሄ ስፖርት የሚለው ላይ ስፖርት አዎ፣ አድርገህ ሁሉ- ከዛ basketball all- የሚለው all ብዬው ሁሉንም አ፣ አያመጣውም። ቢያንስ ሶስት ወይ ምናምን ይጠቅሳል። እ፣ እነሱ ደግሞ ከሀያ በላይ ነው ከ- በቀን የሚጫወቱ ጫወቱት። እሺ ችግር የለውም። እስቲ አሁን check እናድርገውና ጨዋ game ዎች ካሉ ከዛ በኋላ አሳውቀን ይስተካከላል። እሺ
አዎ በጣም አስተካክሉት። በ- ብዙ ቦታ እየገመቱት እ፣ እዚህ ደግሞ እያጣሁት ስለሆነ እና አብዛኛው እኔ ደግሞ የዚህ ተጠቃሚ ነበርኩኝ። እ፣ ደንበኝነት ከሚቋረጥ እ፣ ችግር የለውም።
ታስታ- ነገ ይስተካከላል። እሺ game ኦቹ እሺ፣ በተለይ በቃ።
ሲኖሩ ቴሌግራም የምትጠቀም ከሆነ screenshot አድርገውና እስቲ ቴሌግራም ላይ ላክልንና እናሳውቃቸዋለን። እሺ
እሺ እንግዲያስ ቴሌግራም bot ካለ ትልክልኝ ከእናንተ ጋር አዎ፣ bot የለም ግን ቴሌግራም page አለን። ታውቀዋለህ?
እና የቴሌግራም ፔጃችንን አላውቀውም። ለዛ ነው ዜሮ ዘጠኝ ዜሮ ሶስት ስልክ ወይ ነው ዜሮ ዜሮ ሶስት አልክ
ንገረኝ እስኪ።
ዜሮ ዘጠኝ ዜሮ ሶስት
እሺ እ፣ አርባ አራት
አራት ሰላሳ ሰባት አርባ ሰባት
ሰባት አርባ አርባ ሰባት ነው እ፣ ሰላሳ ሰባት አርባ ሰባት
እሺ በቃ በዚህ እንትን እላለሁ እዚህ ጋር እሺ እሺ